ጤና ይስጥልኝ።
አጼ ሄሎ ሰላም ነው
ስፖርት ነው በኮሚለር ዳውት
አለ አይ የሁሉ ሰብ የሁሉ ስፖርት ቴሌ ብር ልናሳልፍ ብለን ተሰብስበን ነው።
ዊዝድሮ ፈልገው ነው
አዎ አዎ በዚህ ስልክ ነው።
በዚህ ስልክ አዎ ቴሌ ብር ለማሳለፍ ፈለገን ወደ ለ- ወደ ሁሉ ስፖርት እሺ አሁን ቴሌብር እየሰራ ስላልሆነ በሌላ ባንክ withdraw እንድታደርጉት እያመቻቸን ስለሆነ በዚህ ስልክ እንደውልሎትና okay እ፣ እ፣ የባንክ account ኡን እንቀበሎታለን። በዚህ ስልክ ይጠብቁ፣ እንደውልሎታለን እኛ okay እሺ